Hello? Hello? Hello? Hmm. Hello? Hello?
ሄሎ ሄሎ ፊልምስቷን ነው?
አዎ ፍሊንትስቶን ሆምስ ነው የምንለው።
አዎ። የሆነ ማስታወቂያ አይቼ ነበር ቴሌቪዥን ላይ እና እሺ የሆነ ሱቆች አሉ ተብሎ የሾላ የሚለው ላይ እንደው ኢንተረስት ስላለኝ ነው። ሾላ የት ጋር አካባቢ ነው ያላቸው?
እ ሾላ ገበያው ጋር
ከገበያው አ ስለማላውቅ ነው። ከገበያው ወዴት ነው? እዛው ከገበያው መስመር ምን አለኝ?
ገበያው የቱ አካባቢ ነው? በገበያው አጠገብ ነው?
አዎ አዎ መብራቱ ጋር ሳይደርሱ ማለት ነው።
ከወረ- ከ- ከ- ከ- በሁለት መብራት መካከል ያለ actually እሺ ማ- በቃ አዎ ራሱ ወደ ገበያ ነው።
መገናኛ ሳይደርሱ ያለበት የት አካባቢ ነው ያሉት እርሱ?
እኔ አሁን ካሳንቺስ ነው ያለሁት።
okay እሺ የሽያጭ አማካሪዎች ልክልዎትና ያለውን መረጃ detail ኡንም እንደ ዝም ብለህ ምናልባት- site ኦቹን ሳይ- site ኡን ባቅ ወይም ደግሞ የ- የ- ለሽያጭ አማካሪዎቹ ስል- ስልኬን ስጫቸውና ቁጥሬ ያ- ያነብ- ያነብልሻል አይደል?
አዎ አዎ እ እዚህ ሳይቱ ላይ- ጋር ላይ- እ site ኡ ላይ አሁን መሄድ እም።
አልችልም ለነገሩ ቢሮ ሆኜ ነው የምደውለው።
okay እኮ ወደ ካሳንቺስ ወደዛ ላክሎት የሽያጭ አማካሪዎች
አይ ከዛ ቢሮ ያለውን እ፣ እ፣ በስልክ ላይ በሀሰት ያወሩኝ ውስጥ አይችሉም?
ስለሚኖር
አዎ ዋ- እ፣ አዎ እሱ እንዲሰጡት ብዬ ነው። ወርሃዊ አዎ ክፍያውንም ያለውንም ፐርካሬ ዋጋውንም አዎ ዲቴይሉ እንዲያስረዱት ብዬ ነው።
ኦኬ እሺ። እንዴት አገኛቸዋለሁ? ቴክስት ያደርጉልኛል ወይስ ምን እንዴት አገኛቸዋለሁ?
አፖይንትመንት አስይዝሎትና ይመጣሉ። ስንት ሰዓት አካባቢ ላክሎት?
አዎ ኦኬ። ምሳ ሰዓት ላይ እሺ ወደ ስሙትም ሰባት አልበል።
ሰዓት ሰባት ጌታቸው እሺ እሺ ጌታቸው እሺ ኃይለ ሚካኤል ብለህ ሰባት ቁጥሬ ሰዓት ያለሽ አይደል?
ጌታቸው።
ቁጥሬው ያ- አዎ አዎ ያነባል የእናንተ አዎ እሺ። ሰባት ሰዓት አካባቢ አካባቢ ላይ እሺ ግን ከዛ እሺ በፊት ግን ይደውሉልኝ ቀጠሮ ለመያዝ።
እሺ እሺ እሺ ይደውሉታል። እሺ እሺ እሺ ታንኪ